እናባላለሁ ባፎ ምንደርሳ
እንትን ነበር ጉዳዩ ላይ ተመዝግቤ ነበር። ሳቅርብ ነበር
በዚህ ቁጥር ነበር የተመዘገቡት?
አዎ በዚህ ቁጥር ነው።
እሺ አንዴ መስመር ላይ ጠብቁኝ፣ check ላደርግሎት ማስታወቂያዎት።
እሺ እሺ።
ናርዶስ ዳዊት አይደለ?
አዎ
እሺ። በሞግዚትነት ነበር የተመዘገቡት። ስልክ አዎ።
የ- text ምናምን በሞ- አይተው እየደወሉ ነው?
እ፣ በሞግዚትነትም እና ካለ ችግር የለውም። አንዳንዴ በእንትንም ብያለሁ በጽዳት በጽዳት በ- አዎ የት አካባቢ ነው የሚኖሩት?
ወደ ሳሪስ ነኝ።
እሺ ስለዚህ አሁን እዚህ ጋር በሞግዚት ብቻ ነው የሚ- የሚለው ስለዚህ ጽዳት ልጨምርልዎት?
አዎ እ፣ አናግሬው ነበረ ባለፈው እ፣ ያለሽ ወይ ሲለኝ ያው ብዬዋለሁ።
በቃ እሺ እንደዛ ከሆነ አሁን እጨምርልዎታለሁ በጽዳት ያው ስራ ሲመጣ text ስለምናደርግልዎት ይከታተሉ እሺ እዛ ላይ እሺ እሺ።
እሺ መልካም ቀን አሜን ይስጥላችሁ።